ጤና ይስጥልኝ ስፖርት ነው እባክዎ የምንወደው
እማ የባለፈው ነበረ እኮ አልተ አልተስተካከለልኝም ታውቂያለሽ። ይሄ ሶስት ሺህ አራት መቶ ምናምን አግኝቼው ነበር ወይ በዚህ ነው የላኩት ቴሌግራም አይደለም በዜሮ አስራ ሁለት እሺ
አስራ ሁለት አልሽ አዎ ሀያ ሶስት ሀያ ሶስት ሰባ ስድስት ሰላሳ ስድስት ያዝ
አዎ ይዣለሁ አዎ ያው transaction ኑንም ላክ ያላችሁኝ ላኩት የገባውም ማለት ነው። ስልክ በቃ ምንም መልስ አላገኘሁትም። የሚገርምሽ ነገር በድጋሚ አስተላልፈንሎታል መልስ ስናገኝ እናሳውቆታለን እሺ ወደ ሁሉ wallet ተመልሷል አለሽኝ መጨረሻ ላይ በቴሌግራም ማለት ነው። wallet ኡ ላይ ደግሞ አላገኘሁትኝም።
እስቲ አንድ ጊዜ
እ
reverse ተደርጓል እኮ ይሄ
አ reserve ማለት ምን ማለት ነው?
ወደ ሁሉ ስፖርት account ኦት wallet ኦት ተመልሷል ማለት ነው የለም አላገኘሁትም። የለም የሚገርምሽ ነገር
እስቲ በድጋሚ ጠይቀንሎታል እናሳውቆታለን
እሺ ጠይቄና አሁን ደውልልሻለሽ።